ኦርድ ናምበር አስራ ስምንት አስራ ዘጠኝ ሰማንያ አራት አስራ ዘጠኝ ሰማንያ አራት
አስራ ዘጠኝ ሰማንያ አራት ምን ሆነብህ?
አዎ፣ ፒዛ ነው። እኔ ደግሞ ፒዛ ባገኝ እና ሩቅ ምን ማለት በረከት አባ
ስም ማን ነው?
በረከት በረከት እንዴት ጠብቀኝ። በረከት ወጥቶልሃል? እሺ እሺ